ሙዚቃው እና ያበላ ማበል
ተነገሩ እግዚአብሔር
ትራንስፖርት ፈልጌ ነበር። እንትን ለሙ ለምሰሩ አይደለም እስከ አራት ሰዓት ነው የምሰራው።
ብቻ አራት ሰዓት ላይ ኦኬ እስቲ በኤኒ ታይም ብደውል ምናምን አገኘ ነው አ አ ይመጣኛል። ልክ እንደ ራይድ ማለት ነው።
አ አ እሺማ አመሰግናለሁ። ኢንፎርሜሽን ፈልጌ ነው።
እሺ እሺ ፍላይቱ በ distance ነው አ በኪሎ ሜትር ነው።
በኪሎ ሜትር? እሺ አዎ።
እሺ እሺ።
እሺ። thank you በጣም አመሰግናለሁ።